ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳዎ?
deposit አድርጌ ነበር እና እስካሁን አልገባም። በቅዳሜ deposit ያደረኩት።
እሺ፣ ቴሌግራም ላይ ልከዋል።
የምን ቴሌግራም? normal deposit ነው ያደረኩት በሁሉ ስፖርት።
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
በዚህ በየትኛው ስልክ ቁጥር ያዙ።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
pending የሚለው ነው ምልክልሽ አዎ
pending እያለ ነው እሺ በቃ እሱ ልክልሻለሁ በዚህ እሺ